ጤና ይስጥልኝ Hello Visa ጁዲ ነኝ። እባኮት ምን አይነት የጉዞ መረጃ ልስጠው?
ወደ ውጭ ለመሄድ ፈልገን ነበር።
እሺ የት ሀገር?
በስራ ጉዳይ ወደ እንግሊዝ።
እሺ እ እሺ እ እዛ ሀገር ከሚገኝ ቀጣሪ ድርጅት apply አድርገው የስራ እድል አግኝተዋል?
አላገኘንም።
እሺ ስለዚህ official website ስላለ እሱን እሰጦትና የተለያዩ ስራዎችን እዛ ላይ ያገኛሉ። ከዛም ከአንድ እስከ አምስት እ አይነት ስራዎችን apply ማድረግ ይችላሉ። እስክሪብቶ ይዘዋል ልንገሮት?
እሺ
እሺ ደብሊው ደብሊው ደብሊው ዶት
እሺ
gov
እሺ dot UK
እሺ ብለው ሲገቡ find jobs የሚለውን option ሲጫኑ የተለያዩ ስራዎችን ያገኛሉ።
እሺ ማ- ለወንድ ልጅ ይገኛል አይደል?
አዎ ያገኛሉ ያገኛሉ።
እሺ፣ አመሰግናለሁ።
እሺ ወደ Hello Visa ስለደወሉ እናመሰግናለን። መልካም ቀን።